ጤና ይስጥልን ማሪ ባባ። ጤና ይስጥልን። ጤና ይስጥልን።
hello ጤና ይስጥልን ማሪ ባባ። መስመር ላይ ነህ አባት ይሰማል።
okay እንትን ይሄ ሻምስ በር ሻርክ
ምን አሉኝ?
ሻርክ አምስት በሩ ማንድ ነው ሻምስ በሩ ስንት ነው እንትኑ ስምንት መቶ ያለበት
ሽ- ምንድን ነው በይ ዶልፊን ችግር ነው ምንድን የምፈልገው።
ነው? እሱ ሻርክ፣ የለንም አዎ፣ አባት ሻርክ።
ሰማያዊውን አይደል?
አዎ አይ እሱ ነጭ ነጭ ተሽጧል፣ ነጭ የቆየ ነው ነው።
ፖስት ተደርጓል እኮ ነጭ ከሆነ ነጭ ማለት ባለ አንድ በር ባ- ኖ ይሄ ሻምስ በሩ የኋላው እኛው እንትኑ ሻ- ሻ- ሻምስ በር የሚባለው ሻርክ እኮ ነው እኛ ማለት ነው።
ነጭ ነው ያለን እኮ ነጭ ነጭ ነው አዎ ከለሩ ነጭ ነው አዎ።
2011
አዎ
እሱ ከሆነ 3.4
ሶስት ነጥብ አራት አዎ okay እሺ thank you እሺ እሺ እኛ ምን አመሰግናለን